ጤና ይስጥልን። ጤና ይስጥልን። ይሰማዎታል?
ይሰማል ይሰማል።
ከቢጂአይ ጥሪ ማዕከል ነው የደወልነው።
ከየት?
ከቢጂአይ እሺ እኔና በእምነት በለጠ ስጋ ቤት ነው።
እባክሽ፣ አዎ ልክ ነው። አዎ እሺ ደንበኛችን፣ ሰሞኑን ከቢጂአይ የተላከ አጭር የጽሁፍ መልእክት አለ። የቢጂአይ መለያ ቁጥሮትን የያዘ
እኔ እኔ እንጃ ምናልባት አላየሁት ይሆን።
ደንበኛችን ይሰማዎታል?
አዎ ደርሶኛል። አዎ ምን ነበረ?
እሺ እሱም መድረሱን ለማረጋገጥ ነው። እናመሰግናለን። መልካም ምሽት።
እሺ ደህና ይመችሽ።